ጤና ይስጥልኝ ቻፓ።
ሰላም ነው።
ሰላም ነው የመጣሁት።
OK ዳሽን bet ቤቱ be- betting ኡ
እሺ
አ፣ ከእናንተ ጋር ነዋ
እኛ ጋር ይሰራል ነው ይሰራል። አ? ማለት ወደ እናንተ ወደዛ ወደ betting ኡ ብር ልኬ በቴሌ ብር
እሺ
እና ወደዛ deposit አድርጌው አልገባም። ከቴሌ ብሩ ቆርጦታል።
እሺ ስልክ ቁጥር ልስጦት እና በዛ ቁጥር message ኡን ይላኩልን የቴሌግራም የቴሌብሩን
እሺ ዜሮ ዘጠኝ ስልሳ
እሺ፣ ቆይ ያኔ ዜሮ ዘጠኝ ስልሳ አ hello